hello hello hello hello ለመዘጋሽ
ሰላም ጤና ይስጥልን። ቤት አቤት እ
ተቋርጦ ነው። አባት ምን ነበረ?
ዘጋሽብኝ እኮ የአሁኑ ልጅ ነኝ አስተያየት የተለያየን አትቀበይም።
ስለሆነ ምን ነበረ?
አስተያየት አትቀበይም አታኪልም እሺ አትገር ምንድን ነበር አስተያየት?
አስተያየቴ ሀካት ተርጉም እ በአቀጫውትን ሀቅን ምን በተመለከተ ሆኖብህ ነው?
ምብኝ አንቺ አታውቂም እንደ አንቺ የሆነብኝን
አይ እ?
ብዙ ከስተመር ስለሚደውል እ፣
አ, ጥሩ አይደለም የሚረዳ ነገር የሚታየን።
ካለ ንገረኝና።
እኔ አሁን አስተያየት ነው እንጂ ማለት ነው እሺ እኔ ብበላም ባልበላም ማለት ነው እንደኔ አይነት ሰው ደግሞ አንቺ ጋር ውስጥ የሚደውል ማለት ነው
ምን ነገር አልከኝ?
ስራው ማሽኑንም ጨዋታውንም የለም ባቀርጉት እሺ።
በእናትሽ እሺ ሰው በሀቅ ነው እናንተ ጋር የሚመጣው ከባንክ በላይ
አዎ ያው ቁማር እኮ ነው እ፣ መጫወት እና ማሸነፍና መሸነፍ ያጋጥማል። እንደዛ ከሆኖብህ ከሆነ እኛ ስናሸንፍ አይወድም ማሽኑ ነው የምልሽ። ይሰርቅናል አረ ሀቅ በጣም ብዙ ይነግረናል።
የሚበሉ ከስተመሮች አሉ።
እ?
ብዙ እ፣ የሚያሸንፉ ከስተመሮች አሉን። እድል ይሆናል ደግመህ ሞክረው።
እድል ደግሜ ሞክር ሀክ እኔ እኮ ሀክ ሆኜ ዛሬ መሳጠው ነው የምልሽ።
ምን አልከኝ?
ዛሬ ተበልቼ አንድ ሺህ ብር አጣሁኝ።
እኮ ብዙ የሚበሉ አሉ እኮ እንዳውም አንድ ሺህ ጥሩ ነው።
ነው እንዴ አንጮትማ አንድዛሽ እንኳን ነገርሽ
አዎ ማሸነፉም የዛን ያህል እንኳን ስለሆነ ነገርሽኝ። አይ እኔ ብታገኝም አላወኩም ጥሩ አትይም?
አለ። ስለዚህ እንኳን ነገርሽኝ።
እድል ሞክር።
ደ- አህ